ማን ምን ምንድን ናቸው? የምን ምን ጉድ ሪጀክሽን እ አይ ያን ያህል እኮ አይደለም። normal ነው። normal ነው። አዎ። ሄሎ
hello፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ሮቢ ኬተሪንግ ነው።
አቤት። አዎ።
እሺ ሃሩን ይባላለው። የደወልኩት ከዊ ፕላስ ቴክኖሎጂ ሶሉሽን ነበረ።
የት?
ስልካችሁን ያገኘ ነው ኢንተርኔት ላይ ነው። ሰው እኛ መተግበሪያ ወይም አዲስ application ነው develop ያደረግነው መቼ እሱ ላይ በኋላ ደውሉት እና እ እ መቼ በጣም ትንሽ ቆይ
እሺ እሺ